hello ጤና ይስጥልን ችብችብ ሰላም ጤና ይስጥልን።
አብሮ ይስጥልን።
order አዝዤ በጣም ዘገየልኝ እና ምንድን ነው ብዬ ነው።
ትናንትና ነው order ያደረጉት።
አረ ቆይ ሁለት አዝዣለሁ። እዛ ደግሞ ሰኞ ነው ምናምን አዝዣለሁ። ብዙ ነገር ነበር ያዘዝኩት፣ እስካሁን አልመጣልኝም። ብዙ order ነበር ያዘዝኩት። ቀይ ሽንኩርት ብቻ ነው የመጣው። ሌላ የመጣልኝ ነገር የለም። በሁለት ያዘዝኩት የት ነበር location ኑ?
ቆየፈች አደባባይ
እስቲ ስልክ ቁጥር ይነግሩኛል? order ያደረጉበትን በዚህ ስልክ ነው ዘጠኝ አስራ ዘጠኝ
እሺ፣
ስልሳ አራት አስራ ዘጠኝ ስልሳ ስልሳ አራት አራት ሰላሳ ስምንት አስር እሺ፣
ሰላሳ ስምንት አስር
ዜሮ ዘጠኝ
አስራ ዘጠኝ
እሺ፣ ስልሳ አራት
እሺ፣ ሰላሳ ስምንት
አስር እሺ። የ driver ስልክ ልንገሩትና ይደውሉለት። hello
አንድ አንድ ትንሽ እሺ አይደል ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
እሺ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ዘጠኝ ሀያ ዘጠኝ ብያለሁ
ድጋሜ ሀያ ዘጠኝ አሉ አይደል?
እሺ አ
ሀያ ሀያ
ሀምሳ ሰባት ታ
ሰባት
ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት
አዎ
ደውዬ እሱ ጋር communicate ነው
አዎ check ያድርጉት። እሺ፣ እናመሰግናለን። መልካም ቀን